ጨረስኩ እፎይ ስምንት መቶ የመጨረሻ እየደወልኩ ነው
hello ጤና ይስጥልኝ ደንበኛችን ከ BGI ኢትዮጵያ ነው የምንደውልሎት ከምን ከ BGI ኢትዮጵያ ነው የምንደውልሎት BGI አ እሺ ማርኩኗን ነው የቤት ውስጡን አ
እሺ ሰሞኑን ከ BGI ኢትዮጵያ አዲስ የመለያ ቁጥር በ text እየተላከ ነበር ደርሶታል
እስኪ check አላደረኩትም check ላድርገው አንዴ
እሺ መስመር ላይ ጠብቆታለሁ እሺ እሺ መቼ ነበር የተላከው ሰሞኑን ነው የተላከሉት አልደረሰም okay አይ አልደረሰም እሺ አሁን እኔ እነግሮታለሁ እ የያዙት
የምን
አዲስ መለያ ቁጥር ነው ደንበኛችን የ BGI ኢኮል okay እሺ ቆይ አንዴ አንዴ እሺ እሺ
እሺ ንገሪ
እሺ ዘጠ- አርባ ዘጠኝ
አርባ ዘጠኝ ስልሳ አራት ስልሳ አራት አርባ ሰባት ሀምሳ አንድ አርባ ሰባት
ሀምሳ አንድ አርባ ሰባት
ሀምሳ አንድ እሺ አርባ ዘጠኝ ስልሳ ይሄ አራት አዲስ- አርባ ሰባት ሀምሳ አንድ
አዎ አርባ ዘጠኝ ስልሳ አራት አርባ ሰባት ሀምሳ አንድ እሺ
እሺ ይሄ አዲሱ መለያ ቁጥሮት ነው የያዙት
እሺ እሺ እና- እናመሰግናለን መልካም ምሽት አሜን አንቺ